ጤና ጤና
ሰላም ጤና ይስጥልን።
አሜን ይስጥልን። እኔም ፖሊሲን ለማወቅ ነበር።
እሺ ማን ልበል? ከየት ነው?
ሊዲያ ዳኛቸው ከአዲስ አበባ።
ሊዲያ እም?
ሊዲያ ዳኛቸው አዎ
ከየት
ከአዲስ አበባ
የት አካባቢ?
ወደ ሰሜን ማዘጋጃ።
ስልክ ቁጥር ይሄ ነው?
ያዥ ይንንም ችግር የለም።
ሰባ ሁለት ሀያ ሶስት ሰላሳ ስድስት ነው አዎ ስልሳ ሰማንያ ስልሳ ሰማንያ ዜሮ ዘጠኝ ሰባ ሁለት ሀያ ሶስት ስልሳ ሰማንያ አራት
አዎ ኦንላይን ነው ወይስ በአካል ነው መማር የሚፈልጉት?
አይ ዋጋውን ለማወቅ ነበር እኔ እንኳን የደወልኩት።
ዋጋውን ብቻ አዎ ከዛ ውስጥ ዋጋው በቀኝ
እ?
እንትን አካ- በአካል ነው ወይስ በኦንላይን ነው መማር ያለበት ነው? ዋጋውን ብቻ ለማጣት
የሁለቱንም ዋጋ ትነግረኛለሽ?
ተመሳሳይ ነው። አስር ሺህ ብር እስከ ነገ ድረስ እስከ ነገ ስድስት ሰዓት ድረስ discount ስላለ አስር ሺህ ብር ከዛ በኋላ አስራ አምስት ሺህ ብር እሺ አመሰግናለሁ።